ጤና ይስጥልን ቤት ቤት ነው የምንወደው።
ሰላም ነው።
ሰላም ጤና ይስጥልን።
እስኪ የሆነ ዊዝድራል ኮንትሪቢዩት ብታደርግልኝ ነበር።
በዚህ ስልክ ነው
አዎ
ቢኑ ስንት ብር ነው?
አስር ሺህ ሁለት ጊዜ
እሺ፣ አንድ ጠብቀኝ።
ትላንትና ማታ ነው።
እሺ። confirm ተደርጓል።
አልተደረገም። ትላንትና ማታ ነው።
check ያደረኩልህ ነው። እሺ እሺ አስር ሺህ ብር ወደ አብርሃም መስፍን ደመቀ አዎ ዘጠኝ አስር ዘጠና ስምንት አምስት ሰባት ሰላሳ አዎ።
confirm አድርጌልሃለሁ። ከአንድ እስከ ሁለት ሰዓት ጠብቀውና ይገባል።
ሁለት- ሁለት ሁለት ነው።
አዎ ሁለቱ ነው።
እሺ እሺ መልካም ቀን።